hello ጤና ይስጥልኝ Best Bet።
ትኬት ልነግርሽ ነበር ID ው
እሺ አንዴ ጠብቀኝ። hello አቤት ሰላም ጤና ይስጥልኝ Best Bet።
ID ውን ለመንገር ነበር ትኬት ቀኑ አልፈዋል
ንገረኝ።
አ- አ- አስራ አራት አስራ አራት ሀምሳ ስድስት ሀምሳ ስድስት
ሁለት ሰባ ሁለት ሰባ አዎ፣ አስራ አራት ሀም- ሀምሳ ስድስት ሁለት ሰባ እሺ
እና አሁንም ሌላም አለ ቆይ እሺ ይሄን ይልክና የመቼ ነው ቀኑ?
ቅዳሜ ዕለት ነው የቆረጥኩት
እ አስራ አራት ሀምሳ ስድስት ሀያ ሰባት ዜሮ ነው።
አዎ፣
እስኪ check አድርገው አላገኘሁትም። አይ jackpot የሚለውን ነው የ jackpot ነው እንዴ?
አዎ፣
okay አላረመልህም።
አላረመም ቆይ jackpot እኔ እንደዚህ check- check ማድረግ ስለማልችል screenshot አድርገህ ቴሌግራም ላይ ላክልኝ እሺ።
እሺ የ jackpot ትኬት እሺ። እሺ አልቀ- እሺ